ሌላው hello ጤና ይስጥልን ይስሐቅ ነኝ ከቤስት ፒስ ምን ልርዳው
ትኬት አልበራ ብሎኝ ትኬት አልበራ ብሎክ አዎ።
እሺ cashier code ን አንዴ ንገረኝ
እሺ አስራ ሶስት ሀምሳ ሰባት አስራ ሶስት ሀምሳ ሰባት
ሰላሳ አራት ስልሳ ሁለት ሰላሳ አራት ስልሳ ሁለት አዎ።
okay ሁለት lost አለክ አንድ ነው።
ደግሞ የተ- የተራዘመ ጨዋታ አለ
አዎ፣ አዎ፣ አዎ። እሺ እሺ እሺ እሺ አመሰግናለሁ